ጤና ቴሌቪዥን ዩቲዩብ። ሄሎ ጤና ይስጥልኝ።
እንዴት ዋሉ?
እግዚአብሔር ይመስገን ሰላም እግዚአብሔር ይመስገን።
ደህና ደህና። እንትኑን አጥቼው እየሱ ነበር እናት ምኑ ጋር ነው ያሉት? ምኑ ጋር ነው ያሉት?
እኔ ሴሚሲ ሚካኤል ጋር ነበርኩ።
እሺ ችግር ሳል የለም።
ምረት ነው ብሎኝ ወደዛ ተመለስኩ።
አይደለም አይደለም አይደለም። ቆይ እሺ አይደለም እሺ እ?
ቆይ እንደሱ ሳይሆን ቦታ ሴሚስ ቅዱስ ሚካኤል ድልድይ ያለች አይደለ?
እሺ አዎ፣ አዎ።
ድልድዩን U-turn አድርገው እሱ ጋር ም።
ኢትዮጵያ Economic Association አለች። እዛ አንጻር ነው ያለነው። ወደ እሱ ጋር አይደለም ቦታው።
እሺ እሺማ ልመለሰው ወደ U-turn አድርገው ነው። አዎ ድልድዩ ስር?
ሚካኤል ቤተክርስቲያን ድልድዩ ስር U-turn አድርገው ነው። U-turn የሚያደርገኝ አሁን ትክክለኛ ያለበት ቦታ የቱ ጋር ነው?
አሁን ያሉት እ፣ ሳሊተ ምረት እየዞርኩ ነው መልሼ ወደ ላይ ወደ ላይ ሲመጡ እኮ አድ- ድልድይ አለች አይደል? ድልድይ አለ። አዎ አዎ።
ወደ እሱን አልፌ እኔ ሚካኤል ጋር ደርሼ ስጠይቅ እ፣ ወደ ሳሊት ነው ብሎኝ ነው አጋጣሚ እንትን ያለ በቃ ይላል። በጣም ይቅርታ።
ችግር የለም። ኧረ ምንም ችግር የለም። ድልድዩ ዋጋ ነው ምን አልሽ? ድልድዩ ዋጋ ድልድዩ ጋር ዩተ- ወደ ውስጥ ይገባሉ ማለት ነው። U-turn አድርገው ወደ ነው የሚመጡት።
ወደ ግራ ነው ወደ ቀኝ? ወደ ግራ ነው ወደ ቀኝ?
ወደ ግራ ወደ ግራ አይደለ? ወደዚህ ጋማ ድልድይ already እኮ እንትን ነው።
ዝግ ነው።
የባቡር ሀዲድ ነው ስለዚህ ያለው። የባቡር ሀዲድ ነው ያለው።
ስለዚህ ወደ ቀኝ ነዋ።
ወደ ቀኝ ግን ከሆኑ ወደ U-turn ቀኝ አድርገው- ልግባ።
አዎ እሺ፣ ወደ ቀኝ ደግሞ እሺ።
ሲገቡ በ ground አይደለም የሚገቡት፣ በላይኛው በኩል ነው የሚገ- የሚመጡት።
እኮ ገብቼ ወደ ቀኝ ድልድዩን U-turn አድርጌ ልመለስ ነው።
U-turn ካረጉ በኋላ ደግሞ ድልድዩ እም።
ሁለት መንገድ ነው ያለው። አንድ ወደ ታች፣ አንድ ወደ ላይ አይደል ያለው?
እሺ እሺ ሌላኛውን ተከትለው ነው የሚመጡት እርሶ።
ጦር እሺ ማ እሺ ከዛ ሲዞሩ የዶንኪቲቭ ሎጎ እና ጥላ አዎ።
ያሉ ምልክት አሉ። እነሱን ምልክት ማድረግ ይችላሉ።
እሺ እሺ ስለደወልን እናመሰግናለን።
እሺ